ጤና ይስጥልኝ ጤና ይስጥልኝ
ምን አልሽ?
ከዊ ፕላስ ሶሉሽን ነው የምደውለው።
ምን አልሽ?
ከዊ ፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግቦ ነበረ።
እ እኛ application ላይ ተመዝግቦ ነበር።
ምን አልሽ?
አይሰማዎትም?
አልሰማሁም እኮ እሺ፣ ከዊ ፕላስ ሶሉሽን ነው የምደውለው።
ማንም እንደው መስመሩ አዲስ ነው።
እሺ፣ እሺ፣ ይቅርታ፣ መልሼ እደውላለሁ።
እ
መልሼ እደውላለሁ።
ማን ነው ደ ማን በይ ከዊ ፕላስ ሶሉሽን ነው የምደውለው።
ተላ ነው ወይ?
የስልኮ ባለቤት ኖት?
ኧረ እኔ ነኝ።
እሺ፣ መልሼ እደውላለሁ። ቆይ
ማን ልቻል